Hello
ሰላም ነው?
ሰላም ጤና ይስጥልኝ። ቤት ቤት
ኤፍሬም ነኝ። ኤፍሬም ሎላ።
እሺ ኤፍሬም
ቅድም ኪም የመኪና game እየጫንልኝ ነበር እና run አላርገ ብሎ ነበር። አሁን ሰርቷል። አትይም?
እሺ ኤንስ ልካልና
አዎ ልኬያለሁ። Already ሰርቷል፣ ግን account ምናምን ያስፈልጋል አይደለ? እንደ ጂአሩ
አዎ እንዲጫንልክ ነው።
አ
እሺ የመኪናውን ያልከኝ የመኪና ተጭኗል። Already ሰርቷል። አትይም?
እሺ ምንድን ነው የሆነብኝ?
እና cashier ምናምን አያስፈልግም እንዴ?
ያስፈልጋል። በቃ እንልክላለን። እሺ ቆይ ታናግራችኋለህ። ቴሌግራም ላይ ይጽፍልሃል።